ይስጥልን። Hello ጤና ይስጥልን።
አብሮ ይስጥልን።
ዶንኪ ቲዩብ ነው። አራተኛ ዙሪያ ሻ ምትገባት እሺ information ፈልጌ ነበረ።
ይቻላል።
እም፣ እ፣ ለስንት ጊዜ ነው ትምህርቱ የሚቆየው?
ምናሺ
ትምህርቱ ምን ያህል ጊዜ ነው የሚቆየው?
ለሶስት ወር ነው የሚቆየው።
እ፣ በሳምንት ሶስት ቀን ማለት ነው።
እሺ ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ቀኑን አልወሰንም። ነገር ግን እሺ።
የ physical class የሚጀምረው የፊታችን ሰኞ የካቲት 25 ድረስ ነው።
እሺ
መጀመሪያ የክፍያ በ credit hour ነው የምናስከፍለው። አንድ credit hour 750 ብር ነው።
Okay።
አጠቃላይ አጠቃላይ 20 credit hour ነው የሚኖራችሁ በሶስት ወር Okay።
ቆይታ ማለት ነው። 20 እም፣ credit hour 15000 ብር ነው። ነገር ግን እስከ ሰኞ 6 ሰዓት ለሚከፍሉ ተማሪዎች እም፣ ከ15000 ብሩ ላይ 34% discount አድርገናል። ያው የሙሉ ክፍያ ነው የምንነግርሽ የአስር- የሶስት ወሩ Okay። ሰላሳ ስንት ስንት አልሽኝ?
34% discount አለ ከ15000 ብሩ ላይ ወደ 10000 ብር ማለት ነው።
Okay። እም፣ ፋይናንስ እና አሁን ማስመዝገብ ይቻላል ነው?
ትችያለሽ፣ መመዝገብ ትችያለሽ። ስምሽን ማን ልበል?
ለእኔ አይደለም ለሰው ነበረ።
ችግር የለውም ትችያለሽ።
እሺ እ፣ ማን ነበረ ስሙ?
ጭራሽ ጠፋብኝ። Okay። የአባቱን ስም አላውቀውም። ልጠይቀውና እደውልልሻለሁ።
እሺ እሺ፣ thank you።
ችግር የለውም። አንድ ላይ information አድርገሽ ደውዪልኝ መልሰሽ እሺ